ጤና ይስጥልን በሽት ቤት ቤቲ ነው የምንረዳው።
አቤት ጤና ይስጥልን።
ሰላም
አይ ማታ ላይ እንትን አስገብተው ከን ሀምሳ ብር እንዴ?
ማታ ላይ ሀምሳ ብር አስገብቼ ነበረ በስ ቤት አካውንት
እሺ
ከዛ ላይ አሁን ሀምሳ ብር ሲገባ አስገብቼ ነበር?
የለም ውስጥ አዎ አሁን ውስጥ የለም ምንም
አሁን የለም።
አዎ አሁን የለም እሺ ይሄን የበሽት ቤት ስልክህ ሄር- ይሄ አይደለም እሺ ንገረኝ።
ዜሮ ዘጠኝ እም፣ ሰባ ስድስት እሺ ስልሳ ስልሳ አስራ ስምንት እም፣ አርባ
ከምንድን ነበር ያስገባኸው? ከምን ባንክ ነበር?
መጀመር ከምን ባንክ ነበር ወደ ቤት ቤት ያስገባኸው?
CBE ብር መጀመር
እሺ ሀምሳ ብር CBE ብር አስገብቼ ነበረ ትላንትና አይደል?
ከዛ- አዎ ትናንት ማታ ላይ ማታ ላይ ማታ ላይ እሺ አዎ እ?
ሀምሳ ብር አዎ ገብቶልሃል? እሺ እ?
ገብቶልሃል?
እሺ
እሺ ሳይሆን ገብቶልሃል። ገብቶልህ ተጫውተህበታል።